ዶክተር አይወጣም ጤና ይስጥልን ከቢጃይ ጥሪ ደንበኛችን ሀረግ ግሮሰሪ ነው
አዎ የቢጃይ መለያ ቁጥር የያዘ አጭር ስልክ ደርሰውታል
አሁን አይደርሰኝም። ድሮ ይደርሰኝ ነበረ።
ቢጃይ መለያ ቁጥር የያዘ በአጭር የጽሁፍ መልእክት ሰሞኑን አልገባለሁትም
እኔ እንጂ አላየሁትም። እናትነብ ብዬ ልንገረውት እሺ የያዙ
እሺ ሀምሳ አምስት
ሄሎ ይሰማናል ሀምሳ አምስት ስለማይመቸኝ ግልኝ ቴክስት ደንበኛችን ልከንሎት ስላልገባ አሁን እየደወልን እየተናገርን ነው አጭር ሀያ- ቁጥር ብቻ የያዛት ሀያ አምስት ሀምሳ አንድ ሀያ ሶስት አንድ የጠብቂኝ እሺ፣ ስልክ ላውጣ።
እሺ
ይቅርታ። እሺ ሀያ አንድ ሀያ ሶስት ሀያ ሶስት ደንበኛችን ሀምሳ አንድ ሀያ ሶስት
ሀያ አምስት ሀያ ሶስት አይ ሀምሳ አንድ።
አይደለም አይደለም እሺ፣ እንደገና እሺ፣ ያ እሺ ሀምሳ አንድ
ሀምሳ አንድ ሀያ ሶስት ሀያ ሶስት ሰባ ዜሮ ሁለት ዜሮ ሁለት አዎ ይሄ የእርስዎ ዜሮ ሁለት።
የቢጃ የመለያ ቁጥሮት ነው እሺ ለማሳወቅ ነው ለደንበኛችን እሺ እሺ